Hello ሰላም ጤና ይስጥልኝ። ቤስቤስ ከላል ነኝ። እባክዎን ልርዳው?
withdraw አድርጌ ብር አልወረደ ነበር ማለት ነው።
እም?
አልወረደ withdraw አድርጌ ማለት ነው።
እሺ
እ ዜሮ ዘ- ዘጠኝ የቤት ቤት ቁጥር የደወልክበት ነው?
አይደለም ዜሮ ዘጠኝ ሰላሳ አንድ እሺ ዘጠኝ ሰላሳ አንድ ዜሮ አንድ እሺ አስራ ሰባት እሺ ሰማንያ አንድ አንዱ አስር ሺህ ነው። አንዱ ሁለት ሺህ ነው።
ይቅርታ ስንት አልከኝ?
እ?
ስንት አልከኝ? የአም- amount ኡን አስር ሺህ አንዱ አንዱ ሁለት ሺህ አንድ አስር ሺህ አንድ ሁለት ሺህ እ ትላንት ናት።
እሺ ጠብቀኝ አንዴ እሺ check ማድረግ ስላለብኝ ነው አካውንትን ከዛ confirm ይደረግልሃል።
እሺ
እሺ አስር ሺህ ብሩ የሚገባው ወደ ዜሮ ዘጠኝ ሰላሳ አንድ ዜሮ አንድ አስራ ሰባት ሰማንያ አንድ ነው አይደለ?
አዎ እሺ እሺ confirm አድርጌልሃለሁ። እሺ ከቤት ቤት account ወጥቶ ወደ ቴሌብር ቁጥርህ ገብቶልሃል አስር ሺህ እና ሁለ- ሁለት ሺህ ብር።
እሺ እሺ አመሰግናለሁ።
እሺ እኛም እናመሰግናለን ስለደወልክ። መልካም ቀን ይሁንልህ።
እሺ፣ ያው።